አለው
ጤና ይስጥልን። ቤስት ቤት ቤቲ ነው የሚልደው
ማታ ስለ ብር ወደ በስት ቤት ብር ሲጨምር ላስካሁን አልገባም። የት ገባ?
መሴጁን ቴሌግራም ላይ ላክልንና ላሳውቅልን።
ማሰቹ ተለብሩ አዎ
እሺ። ይሄ ቁጥር ነው።
ሄሎ አዎ
መሴጁን ቴሌግራም ላይ ላክልንና ላሳውቅልን።